Hello ጤና ይስጥልን። ዋሽንግተን የጤና ማዕከል?
ሰላም ጤና ይስጥልኝ።
ሰላም።
ነገ ዶክተር አማረ ይገባል እንዴ?
ዶክተር አማረ ቆይ አንዴ check ላድርግ።
ከአንገት በላይ specialist ኧረ ዶክተር አማረ ከአንገት በላይ አይደሉም፣ የ- የስኳር specialist ናቸው።
ናቸው እንዴ?
አዎ ከአንገት ማን ነበር? ማን ከፈለጋችሁ ነበር? እ? ከአንገት በላይ ማን ነበር?
ዶክተር ኦሊያድ
ነው እንዴ? ተሳስቻለሁ ማለት ነው።
አዎ ዶክተር ኦሊያድ ይገባሉ ነገ አስራ ሁለት ሰዓት
አስራ ሁለት okay። ሙሉ ቀን ነው የሚሰሩት?
አይደለም አስራ ሁለት ሰዓት ማታ ኦ ማታ አዎ so ማስያዝ አለብኝ ቀጠሮ ወይስ ልምጣ ዝም ብዬ?
መምጣት ትችያለሽ ዝም ብለሽ ቀደም አዎ።
ብለሽ መጥተሽ ካርድ ማውጣት ካርድ ማውጣት። እሺ እሺ፣ አመሰግናለሁ።
እሺ